ችግር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ችግር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ በአንተ ጌታ አንተስ ቁስል ተፈወስኩኝ ጌታ በፍቅር ተማረኩኝ ሞቴን ሽረው በአንተ ሞት ይኸው አቆምከኝ በሕይወት ሞቴን ሽረው በአንተ ሞት ይኸው አቆምከኝ በሕይወት ሙግር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ ደጅ ስጠና ስማጽንህ መቼ ጨከነ ጌታ ልብህ እንደ ቀራጩ አጎነበስኩ ምረት ጸጋህን ከእጅ ለበስኩ እንደ ቀራጩ አጎነበስኩ ምረት ጸጋህን ከእጅ ለበስኩ ሙግር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ አንተ ጌታ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ ዘውትር እልል ብል ብዘምር ስለገባኝ ነው ያንተ ፍቅር ጌታ ምጠራው ስምን ለውጠው ነው ታሪኬን ጌታ ብጠራው ስምን ለውጠው ነው ታሪኬን ሙግር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ አንተ ጌታ አይኖች አያዩም ካንተ በቀር የምትወደድ የምትፈቀር ዘመድ ወገኔ ሆነኛል እኔን የሚችል የት ይገኛል? ዘመዶ ወገኔ ሆነኛል እኔን የሚችል የት ይገኛል? ግር ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ በሰላም አለፍ በጸጥታ ሁሉ ተችሎ አንተ ጌታ